ዛሬ እንደውም ደህና ናት ፊቷ እራሱ ፏ ብሏል እኔ ትናንት ግን እግዚአብሔርን አልታየኝም ነበረ ነግሬሻለሁ አጠገብሽ ተቀመጪ እንዲህ እያልኩኝ ነበር ምንም አልታየኝም ክርቢት ስትሆኝ
ህዝነት ብቻ እንደምን
ቻኖሊ ኦሎምፒያ አይደለም አ፣ ከቢዩ ዴሊቨሪ ነበር የምደውለው እሺ
ከቢዩ ዴሊቨሪ ነበር የምደውልልሽ ኦርደር ቼክ እንድታደርጊልኝ ፈልጌ ነበር እሺ ኦርደር ነበር
ኦርደር ነምበር ሰማንያ ስድስት ሰላሳ አስራ ስምንት
አስራ ስምንት ነው ወይስ
አስራ ስምንት ኦርደር በኦርደር ነምበር ሰማንያ ስድስት ሰላሳ አራት አስራ ስምንት ለ combo noodle?
stir fry combo special noodle አንድ እና ከዛ ደግሞ combo noodle አንድ ሁለት ማለት ነው ሁለት combo noodle ማለት ነው እና ልጁ እሺ።
አስራ ስምንት ሳይሆን ሰባ ስምንት ነው ብሎ ነው ሌላው order የወሰደልኝ
አስራ ስምንቱ ግን አለ አይደለ ተሰርቷል
ተሰርቶ ግን ደግሞ ይዞት የሄደ ሁለት combo noodle ሰባ ስምንት ነው ብሎኛ ይዞ የተሄደ
አይ አስራ ስምንት ሌላ order ነው እኮ አይደለም ይሄ ልጅ ሰባ ስምንትም እኮ ሌላ order አሉት
እኔ እንጃ ስለሌላ order እኔ እንጃ እኔ አይደለሁም የማዛው ይቺን order ብቻ check እንድታረጊ ፈልግ እኮ ይልሽ አስራ ስምንቱም ማለት ነው order number ኡን ትክክል አይደለችም። ሰባ ስምንት ሳይሆን አስራ ስምንት ሳይሆን ሰባ ስምንት ነው። ሁለት combo noodle የታዘዝኩት ብሎ ይዞ ሄዷል ልጁ።
ስለዚህ ይሄ order የለም ሁለት combo noodle ይዞ ሄዷል። አሁን
በዚህ order number ስለዚህ or- እ- እንትን የለም አዎ ሰባ ስምንት ነው ምግቡ ምንድን ነው ስለው ሁለት combo noodle አለ።
ማ ማን ብሎ ነው የፈረመው
እሺ ያኔ ሌልሽ እ ይልኝ
ኧረ ስም የለውም ዝም ብሎ ነው ፈርሞ ሄደው። ሰባ ስምንቱ ግን አለ አልሄደም።
እሺ እሺ አስራ